hello hello ሰላም ጤና ይስጥልን። አቶ ቢኒያም መሀሪ አቤት።
ከ We Plus Solution የትራንስፖርት አገልግሎት ተቋም ነው የምደውልልዎት።
ከምን We Plus We Plus? okay፣ እሺ፣ እሺ።
እ፣ እ፣ ድርጅታችን ለአሽከርካሪዎች ለየት ያለ ነገር ይዞ መጥቷል።
እሺ እናቴ፣ አሁን መኪና ግን ይዣለሁ አሁን እ?
okay፣ እየነዳ ነው? ኦኬ፣ ችግር የለውም። እሺ፣ አ- እሺ።
እሺ